ሄሎ ጤና ይስጥልን ቤት ልሄድ
ቤተሰብ ሲሆነ ወደ እንድታገኝ ነበር ምን ነበረ?
ቤተሰብ ወደ እንዲላቀቅ ለማየት ነው።
እሺ ካሽ ኮድ ይዘሃል? ካሸር ኮድ
አስራ አንድ
አስራ አንድ
ሰላሳ አምስት
አስራ አንድ ሰላሳ አምስት
አርባ እህ
ሰባ ስምንት
እሺ postponed የሆኑ ጨዋታዎችም አሉ፣ ያላለቁም አሉ። ያለቁት ታርመውልሃል። እሺ
Postponed ሆንም አለ።
አዎ።
Nice እሺ መልካም ምሽት።